ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምልወደው
ብር ለማስገባት ፈልጌ ነበር ከንግድ ባንክ እና ወደ ቴሌ ብር ነው ከቴሌ ብር ወደ ሁሉ ስፖርት እሺ
እየሰራ ቅድም አይደለም።
ደውለው ነበር አይደለም አልደወልኩም።
እሺ አሁን የምነግሮት ቁጥር አለ በዛ ቁጥር ያስገቡና ከዛ ደረሰኝም በቴሌግራም ይልኩልናል
እሺ ከዛስ ወደ ሁሉ ስፖርት ይገባል።
አዎ ከዛ እኛ እናስገባሎታለን ማለት ነው
እሺ እሺ ቁጥር ያዙ
account number ነው።
የት በቴሌ ብር ነው ማስገባት የሚፈልጉት አይደል
አሁን ንግድ ባንክ ይቻላል እንዴ?
ንግድ ባንክ ይቻላል
እሺ የንግድ ባንክ ንገረኝ።
አንድ ሺ
አንድ ሺ ሀያ አራት
ሀያ አራት
ሰማንያ ሰባት
ሰማንያ ሰባት ሀያ ስምንት
ሀያ ስምንት ሰባ አራት
ሰባ አራት ስምንት
ስምንት አዎ የ ልድገምልዎት አንድ ሺ
አንድ ሺ ሀያ አራት
እሺ
ሰማንያ ሁለት ሀያ ሰማንያ ስምንት ሰባት
እ እ ሰማንያ ሰባት ነው ሰማንያ ሁለት አይደለም እስከ ንገረኝ አንቺ።
አንድ ሺ
እሺ ሀያ አራት እሺ ሰማንያ ሰባት
ሰማንያ ሰባት ሀያ ስምንት ቆይ ሰማንያ ሰባት ሀያ ስምንት ሰባ አራት
ሰባ አራት ስምንት ስምንት አዎ ፍትህ አምላክ ማርዬ ነው የሚለው
ማን የሚለው ፍትህ አምላክ ማርዬ እሺ ቴሌግራም ማጋ ነው የምልከው ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ
እሺ